ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት። አረ ከዚህ በላይ ቢዘመር፣ አረ ከዚህ በላይ ቢከበር፣ አረ ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት። ይደረደር በገና ይመታ ክራሩ እስቲ ዘምሩለት ኃያል ነው ክንደ ብርቱ ይደረደር በገና ይመታ ክራሩ እስቲ ዘምሩለት አያለው ከነ ብርቱ ኃያልና ብርቱ የኔ ጌታ ክንዱ በምንም ማይረታ ገናና በሉት እሱን አክብሩታ ኃያልና ብርቱ የኔ ጌታ ክንዱ በምንም ማይረታ ትልቅ ነው በሉት እሱን አክብሩታ እሱን አክብሩታ እሱን አክብሩታ እሱን አክብሩታ እሱን አክብሩታ
ዘመኔን ሙሉ ባወራው አያልቅም እኮ ስራው ብዙ ነው።
ባይመጥነው ክበር ልበለው ዘመኔን ሙሉ ባወራው አያልቅም እኮ ስራው ብዙ ነው።
ባይመጥነው ክበር ልበለው አረ ከዚህ በላይ ቢዘመር አረ ከዚህ በላይ ቢከበር አረ ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት አረ ከዚህ በላይ ቢዘመር አረ ከዚህ በላይ ቢከበር አረ ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት ይደረደር በገና ይመታ ክራሩ እስቲ ዘምሩለት ኃያል ነው ክንደ ብርቱ ይደረደር በገና ይመታ ክራሩ እስቲ ዘምሩለት አያለው ከነ ብርቱ እኔ አላየሁም እንደዚህ ጌታ ሁሉን የሚያደርግ በችሎታ ፍጥረት ያክብሩ የበላይ ነውና እኔ አላየሁም እንደዚህ ጌታ ሁሉን የሚያደርግ በችሎታ ፍጥረት ያክብሩ የበላይ ነውና አረ ከዚህ በላይ ቢዘመር አረ ከዚህ በላይ ቢከበር አረ ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት አረ ከዚህ በላይ ቢዘመር አረ ከዚህ በላይ ቢከበር አረ ከዚህ በላይ ቢሰገድ ሲያንስበት ነው እንጂ መች ሲበዛበት ይደረደር በገና ይመታ ክራሩ እስቲ ዘምሩለት አያለው ከነ ብርቱ ይደረደር በገና ይመታ ክራሩ እስቲ ዘምሩለት አያለው ከነ ብርቱ እናንተም ከኔ ጋር ተባብራችሁ ተባብራችሁ ክብር ይገባሃል በሉት እባካችሁ። እናንተም ከኔ ጋር ተባብራችሁ ተባብራችሁ ክብር ይገባሃል በሉት እባካችሁ።
ይደረደር በገና ይመታ ክራሩ እስኪ ዘምሩለት ኃያለው ክንደ ብርቱ ይደረደር በገና ይመታ ክራሩ እስኪ ዘምሩለት ኃያለው ክንደ ብርቱ ይደረደር በገና ይመታ ክራሩ እስኪ ዘምሩለት ኃያለው ክንደ ብርቱ ይደረደር በገና ይመታ ክራሩ እስኪ ዘምሩለት ኃያለው ክንደ ብርቱ